ሄሎ ሄሎ ሰላም ሰላም፣ እንዴት ዋልሽ?
እንዴት ነሽ?
እግዚአብሔር ይመስገን አለን እግዚአብሔር ይመስገን።
አለን። እንትን ብር ላስገባ ነበረ ማሽን ለመግዛት ማለት ነው።
እሺ
እና ዊዞል እናደርጋለን ወይስ እንዴት?
PLC ነው እ?
PLC ነው?
አይደለም አይደለም።
ቪዞል ሌላችሁ ማለት አለን አለን።
በቃ ትችያለሽ ቪዞል ለማድረግ
እሺ ስማሽ ቪዞል ካላችሁ ስኬት ቴክኖሎጂ PLC እሺ።
account finance- ልንገር
account ቅድም ተቀብያለሁ።
ተቀብለሻል። እሺ አዎ account የተ- ስትቀበይ የሚመጣልሽ ስም አለ። transfer በስልክሽ የምታደርጊው ስኬት ቴክኖሎጂ PLC ይላል።
እሺ እሺ። በሱ ነው የምቆርጠው።
በእኛ በ C ነው የሚጀምረው። ሲኬት ሲኬት ማለት ነው።
እሺ እና account ልንገር account ተቀበልኳልሽኝ። እሺ TIN number ኣችንን ልንገርሽ።
እሺ እሺ።
እሺ ዜሮ ዜሮ ዜሮ ዜሮ ስልሳ ስምንት ስልሳ ስምንት አስራ ስምንት አስራ ስምንት ዜሮ ስምንት ዜሮ ስምንት አስራ ሶስት እስክሪቶ ሄለ እ፣ ወይ።
ዜሮ ልንገር ድጋሚ ልንገርሽ እሺ ዜሮ ዜሮ እሺ ስልሳ ስምንት ስልሳ ስምንት አስራ ስምንት አስራ ስምንት ዜሮ ስምንት አስራ ሶስት ስምንት አስራ ሶስት አ አይደለም ዜሮ ስምንት አስራ ሶስት እሺ እሺ። እና ማለት ነው እሺ እ፣ ነገ መተህ እንደርሰኝ ማስቆረጥ እንችላለን?
ትችያለሽ። አዎ ተደውሎልሽ አይደለ ኑ እና ክፈሉ የተባላችሁት አዎ አዎ።
በቃ መተሽ ክፈይማ
እና መች ይገጠምልናል?
እ መች ይገጠምልናል?
መች ይገጠምልናል። እሱን ውሉን ስትፈርሚ በዛው ብታናገሪያቸው አይሻልም?
እሺ፣ ከመክፈልሽም በፊት ከቆየብሽም እንዳይቆየብሽም መተሽ የ withhold ኡንም ይዘሽ እ፣ እዚሁ transfer ባንክም ፊት ለፊታችን ስላለ አቢሲኒያም ንግድ ባንክም ስላለ አናግረሻቸው ወይ ድንገት ከ- ከቆየብሽ ሌላ አማራጮች እንድትጠቀሚ ማለት ነው።
ግን እንትን ዳስ- አስ- ያሰብኩት አስገብተን እንመጣ ነበር።
እ አስገብተን እ፣ አስገብተን ብሩን እኔ እንደዚህ ልልሽ አልችልማ። አሁን እኔ እንደዚህ ብልሽ በዚህን ቀን በቃ በአምስት ቀን ውስጥ ማሽንሽን ትወስጃለሽ ብልሽ እኔ የሚያስጠይቀኛል እዚህ ኦፕሬተር ላይ ለሆንኩት። ስለዚህ እኔ አ፣ ገደቡን አላውቀውም እሺ፣ መተን ማናገር አለብን።
እ መተን ማናገር አ አለብን።
አ አይሻልም? በዛው እዚህ ታስገቢና እንዳፍታ ይቆረጠልሻል።
እሺ እሺ።
ወይ ይማ በቃ